ዋሽንግተን የህክምና ማዕከል
ሄሎ፣ ሰላም ነው እናት?
ሰላም
CT scan ማስነሳት ፈልገን አምቡላንስ ይዛችሁ እንድትመጡ ነበር እናንተ ጋር። እዚህ ሚኒሊክ ሆስፒታል ነው።
እሺ፣ እሺ፣ እም?
እሺ እንልክላቸዋለን።
እሺ፣ እሺ፣ እሺ።
ስልካችሁ ይህ ነው አይደል?
እ? ወይ ስልካችሁ ይህ ነው አይደል?
አ ምን አልሽኝ እናት?
ስልክ ቁጥራችሁ ይህን ላስተላልፍላችሁ።
አ ስልክ ቁጥሩ ይሄ ነው። ችግር የለውም አስተላልፊልኝ። እሺ፣ እና ቶሎ በይ እባክሽ። እሺ እናት።
ይኸው አሁን እያስተላለፍኩ ነው።
ሄሎ፣
እያስተላለፍኩ ነው። አሁን አሁን ይደወልላችኋል። ከአምቡላንስ ክፍላችሁ ውስጥ ጠብቁ።
እሺ፣ እሺ፣ እሺ። እጠብቃለሁ።